መንግስቱ የተራዴት ነኝ።
እንትን ነበር ፖሲብል የሆነ ነበር። እስኪ ልንገር፣ አሸርኮት ምን አልከኝ?
አሸርኮት ልንገርሽ፣ ያልበራልኝ ነበረ።
ንገረኝ።
እሺ አስራ አንድ ሰባ ሰባት ዘጠና ሰማንያ ስድስት ቆይ ቆይ እሺ
እሺ፣ ዘጠና
ዘጠና ሰማንያ ስድስት አስራ አንድ ሰባ ሰባት ዘጠና ሰማንያ ስድስት አረ ቆይ አባ ቀስ እያልክ ንገረኝ። አስራ አንድ ሰባ ሰባት እሺ
ዘጠና እሺ
ሰማንያ ስድስት ሁለ- ሁለተኛውንም እንገልሽ አስራ አንድ ሰባ ቆይ ይህን ልጨርስ መጀመሪያ።
እሺ
ይህ ፖስት ፖንድ አለው። እሺ
እሺ ሌላ ንገረኝ።
እሺ አስራ አንድ ሰባ እሺ
ዘጠና አንድ ሰባ ስድስት
ይህም ገና postponed አለው።
ነው የመጀመሪያው አይለቀቅም ታዲያ ፖስት ቤቱ ይለቀቃል። አንድ ላይ ነው የሚለቀቀው። እሺ በቃ በአንድ ለቂልሽ እሺ እጠብቃለሁ እሺ thanks